Hello ጤና ይስጥልን ቤት ቤት
እንትን ለመጠየቅ ነበረ ነበር።
Refund በ account ነበር የሰራው ቲኬት እሺ
access code ልንገር እሺ
መቶ አስራ አምስት
መቶ አስራ አምስት ዜሮ ሁለት ዜሮ ዘጠኝ
ዜሮ ሁለት ዜሮ ዘጠኝ አምስት
መቶ አስራ አምስት ዜሮ ሁለት ዜሮ ዘጠኝ ነው ያልከኝ አይደል?
አ አስራ አምስት ዜሮ ሁለት ዜሮ ዘጠኝ አምስት
ይቅርታ አንዴ በድጋሚ ትነግረኛለህ
መቶ አስራ አምስት አንድ አንድ አምስት እሺ ዜሮ ሁለት እሺ ዜሮ ዘጠኝ ዜሮ ዘጠኝ
አምስት ዘጠኝ ጨዋታ
Okay አዎ አንድ lost አለው እና ቦነስ አያስገኝም ይህ ጨዋታ
ለምን odd እኮ ከሀያ በላይ ነው
እ ለ total odd ህን loss ለሆነበት አካፍለዋለህ
Okay እንደዛ ነው እሺ አሰራሩ ሙሉ total odd ኡ loss ለሆነበት ጨዋታ ስታካፍለው odd ኡ ከሀያ በላይ ከሆነ ነው ቦነስ የምታገኘው እሺ
Okay
እሺ መልካም ቀን እሺ